Hello ጤና ይስጥልኝ ቤተስፔስ hello ጤና ይስጥልኝ። እሺ ሰላም፣ ምን ልርዳ?
አይ የተበላ ትኬት ነበር አልለቀቅም አለ።
እሺ cashier code ኡ ንገረኝ።
አሰርኮት አዎ እሺ በል አሁን ልንገር አዎ ንገረኝ።
አስራ አንድ እሺ ሰላሳ ዘጠኝ እሺ ስልሳ አምስት እሺ no no no ስልሳ ስምንት
እ ስልሳ ስምንት ነው ስልሳ አምስት አይደለም
እሺ ስልሳ ስምንት አስራ አንድ አስራ አንድ እሺ እሺ አንድ ጨዋታ ነው አይደል ያልታረመልህ?
አዎ አረ
እሺ ሙሉ ነጭ ሆነብኝ
Okay። አይ አንድ ጨዋታ ነበር suspended የሆነ እሱ ነው ያልታረመልህ።
አሁን ለቆልኝ ሌላው ታ- አዎ ሌላው ታርሟል። አዎ አሁን ለቋል አዎ እሺ እናመሰግናለን
እሺ ይሄኛውን 24 ሰዓት ጠብቅ እሺ፣ ይታርምልሃል።
የሀያ አራት ሰዓት አዎ
እናመሰግናለን እሺ